ጤና ይስጥልን ቤስት ቤት ረዴት ነኝ። ምን ልርዳው?
ትኬት ነበረኝ እና አንድ team postponed የሆነበት እሺ፣ እሱን check እንድታደርግልኝ ነበር መቼ ነው game ኡ postponed የሆነው?
ትላንት
እሺ፣ አሻር ኮዳን ትነግረኛለህ?
አስራ ሶስት አስራ ሶስት ዜሮ ሰባት ዜሮ ሰባት ዜሮ ሁለት ዜሮ ሁለት ዘጠና አምስት ዘጠና አምስት update ሆኗል፣ ግን እንትን የለውም ቦነስ የለውም።
ቦነስ የለውም።
አዎ አንድ team ወጥቶብሃል። ግን total odd ኡ ለውስጥ ካደረግከው ጋራ ሲካፈል ከሀያ በታች ነው።
ኦኬ ነው።
ከዛ ቦነስ የለውም። አዎ
ኦኬ እሺ።
እሺ